ሄሎ
ሄሎ፣ ጤና ይስጥልኝ። አንድ ዜሮ አንድ አንድ ደውለህ ነበር እንዴ?
አዎ customer አያነሳም ስልክ የደወልኩ እሺ፣ ውርደ ነበር ንገረኝ። አ- አንቺ ቀይሪና ከዛ እኔ እቀይራለሁ። ሁለታችንም አንድ ጊዜ ዳንወጣ።
ሀምሳ ሶስት ሀምሳ ስምንት ሀምሳ ሶስት ሀምሳ ስምንት ስምህም አልበል ቴድሮስ አልበል ቴድሮስ ቴድሮስ። እሺ፣ customer ስልክ ነው አ- አል- አላነሳ- አላነሳለህ ያለ አዎ
እሺ፣ አሳውቅ ይልሃለሁ። ከአስር ደቂቃ በኋላ መልሰህ ትደውልልኛለህ። እሺ
እሺ።